ሄሎ ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት
አዎ ሶማሌ ነች እንጂ
ሶማሌ የለም ቴሌግራማችን ላይ ይልኩልናል በሶማሊኛ
እ ቴሌግራም ላይ ላኩልን
ስልክዬ ማን ነው ቴሌግራም ዜሮ ሶስት ቤት ዜሮ ዘጠኝ ዜሮ ሶስት
ዜሮ
ዜሮ ሶስት አርባ አራት ሰላሳ ሰባት አርባ ሰባት
ሰባት አርባ ሰባት አዎ save ያድርጉትና ቴሌግራም ላይ ላኩልን
አልዛረም
እ
ዘግቷል
መደወል ሳይሆን ቴሌግራም ላይ ነው የሚልኩልን
አልዛረም ዘግቷል
ቴሌግራም ቴሌግራም
አዋ ዘግቷል ይሄ ቁጥሩ አስራም እኮ መደወል ሳይሆን ቴሌግራም ላይ save አድርጉትና እዛ ላይ ይላኩልን እሺ እሺ እሺ
አይ